Hello
ቦኑ ነበር ቁልፉን የረሳሁት። Hello Hello፣ ልዑል ሰገድ አቤት ሰላም፣ እንዴት ነህ? ራሂል ነኝ ከቢች ቤት ነው የምደውልልህ።
ወይ
እንትን እናድርገው። አሁን የላከው ልክ ልክ አይደለም። የ- የክልሉ ኦሮሚያ ነው አይደለ?
አዎ
specific location ኑ ዳሽን ባንክ ነው ያልከው።
አዎ so ዳሽን ባንክ ይሁንና ከዛ shop ኡን አቦምሳ እናድርገው። ከዛ cashier ኡን ደግሞ ልዑል ሰገድ በቃ ትቻለሽ እንደዛ እናድርገውና ከዛ create አስደርገን እንልክልሃለን።
እ እ create አስደርገን እንልክልሃለን። ለምን ስምንት ወር ምናምን ስለሆነ already ተዘግቷል። እንደ አዲስ ነው create የሚደረገው ሱ- shop ኡ። ውል አዎ፣ ካቋረጥ አዎ፣ ረጅም ጊዜ ቆየ ነው።
ያንኛው ቆያው አዎ ለዛ እንደዛ ስለሆነ አዲስ ነው create የሚደረገውና እንደዛ አድርገን create ልናደርገው ነው።
በቃ ችግር የለም ይከፈላል። አሁን አሁን ይጨርሳሉ።
እ፣ እኛ ስላልሆነ የምንልከው ትንሽ ደቂቃ ሊ- ሊወስድ ይችላል። እኛ አይደለን የምንከፍተው፣ ልከን ነው በቃ እሺ።
የምናስከፍተው።
እሺ ቻርጅ ነው ያላችሁኝ።
እሺ እሺ።